ሄሎ ሄሎ በላንዶክ የተከበረ እንዴት አደርክ?
እግዚአብሔር ይመስገን ደህና ነሽ?
እግዚአብሔር ነሽ?
እግዚአብሔር ይመስገን። አራት ሰዓት ላይ ነው ተብሏል።
ዛሬ አዎ አሁን እ?
አራት እ?
ሰዓት ላይ አዎ
ነው እንዴ? እሺ አለቃ አለቃ ጋር አራት ሰዓት ብሏል። እሺ አ- ዶ- ዶክተርን ጨምሮ ነው ዶክተር ሲሳይ ጋ ነው መሰለኝ።
አይ እኔ አላ ማንም አላለኝ። ምን አንተን ባንቺ እ?
እ፣ አቶ ፍቅሬ እ፣ ወይዘሮ ባንቺ አንተ እና እ፣ አቶ በላይ አራታችሁ ነው ያሉት። አዎ ነው እንዴ?
አዎ እሺ እሺ እሺ እሺ